ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ታመሃል እንዳልን መልእክት አልደረሰኝ ከአገር ወጣሃል ላልተሰናበትከኝ በሕይወት መኖርክን ያየ ሰው ነገረኝ። ለመናፈቅ ብለህ ተው አታሳዝነኝ። የተጫወትንበት ዳዋው ተራበሰ፣ የተነጋገርነው ውላችን ፈረሰ። አዘኔ ሆድ ገብቶ እምባዬ ፈሰሰ። ይህ አይደለም ፍቅር ባንተ ደረሰ። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። እየታየ መቅረት ተው እንጂ ምነው ጃል ፍቅር ከወጠነው ያለነው መቻቻል ቸል ቸል ያልከኝ ከሰው አትጣለኝ ከሆነ በኋላ ማርኝ እንዳትለኝ ታወራለህ አሉኝ ተወደድኩኝ ብለህ ታማኛለህ አሉኝ አልወዳትም ብለህ አልቀየምህም እንዳሻ ተናገር ባትታደለው ነው ሲያፈቅሩ ለማፍቀር ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል